ሐምሌ ላይ ይጨርሳል። ቶሎ ገፋ ገፋ አድርጌ Hello፣ Hello፣ እንዴት ዋላችሁ?
እግዚአብሔር ይመስገን።
እሺ፣ order ነበረ ሻይ ቅጠል አዘን ነበረ አዲስ ሻይ
እሺ አልመጣሎትም።
ትናንትና order ኡ complete ሆኗል። እ፣ እሺ። በስልክ ነው።
በዚህ ስልክ አዎ።
ዛሬ driver ኦች አልደወሉ አ- አ- ደርሶኛል። ሌላ እቃ ሌላ እቃ እኮ ደርሶኛል።
ሻይ ቅጠል ነው የቀረው።
ሻይ ቅጠሉ እንትን አላለ ስደውልላቸው አሉ። ሌላው ከሻይ ቅጠልና ከጥቅል ጎመን ውጪ እንትን አላለም አሉኝ።
እሺ በዚህ ስልክ ነው order ያደረጉት።
አዎ ይኖራል። ይሄኛውን ስልክ አዎ። እሺ በዚህ ስልክም አለ አዎ። የለም ይሁን በዚህ እ፣ ስልክ ከሌለ አጠቃላይ አምስት ነው አይደለ ያዘዙት?
ምን?
ሻይ ቅጠሉ ሁለት piece አለ፣ አንድ piece ከዛ ሁለት piece ይሆናል። አዎ።
አጠቃላይ አምስት።
አምስት አዎ።
በጉዞ እርሶ አይደሉ admin?
አዎ እኔ ነኝ admin። ቡጌና አዩ አዩ።
የሚል አይደል?
አዎ።
አዎ እሺ ለነገ ላስተላልፍልዎት፣ ነገ መቀበል ይችላሉ።
ይቻላል። አዎ ሌላም order አለኝ።
ያልመጣ አሁንማ አሁንማ በቃ ደንበኛ ሆነን አልኩ። በየቀኑ ነው የምናዘው።
እሺ፣ እሺ እናመሰግናለን በጣም። ሌላ ምንድን ነው የቀረው?
ሌላ ምንድን ነው? ቲማቲም ተወዶ ነው እንደዚህ?
ቲማቲም ያው ያ አሁን ያለው የገበያ ዋጋ አ፣ check አድርገውት ነው platform ኡ ላይ።
እ፣ አይ ዋጋው ትንሽ ገበያም ላይ እኮ ያን ያህል የተራራቀ እሺ፣ አይደለም እስኪ ከእናንተ check- ዋጋ ጋር። check አድርጉት። አዎ check አድርገን ወይ ቀን ቀን ሽንኩርቱንም revise እናስተካክላለን።
አድርጉት። ሽንኩርቱንም እሺ፣ revise አድርጉት።
እሺ።
አዎ ስለዚህ አሁን የቀረቦት almost- ሻይ ቅጠሉ ብቻ ነው።
ሻይ ቅጠሉ ነው የቀረው። በቃ ሪም እሺ order የት ነው ስለሚኖረ location ኡ?
ሩፋኤል ድሮጋ ህንጻ ሩፋኤል ድሮጋ ህንጻ።
ድሮጋ እሺ፣ ህንጻ።
እሺ ነገ እንልክልዎታለን።
እሺ እሺ እሺ መልካም ምሽት።
እሺ ለሁላችንም እሺ